ሄሎ ጤና ይስጥልኝ ድል ገበያ ወኮት ምል ሄሎ
ሄሎ ሄሎ ጤና ይስጥልኝ ድል ገበያ ወኮት ምን ልታዘዝ አብሮ እንዴት አደረገ? information ብጠይቀኝ
አቤት ምኑን
ይሄ ድል ገበያ
እሺ ምን ለ- ለማዘዝ ፈልገው ነው እቃ
እቃ ለማግኘት አሁን ደንበኛ ለመሆን ይሄ ሰላሳ ሺህ ብር ከፍላችሁ
እሺ መ- መሳተፍ ትችላላችሁ የሚለው እንዴት ነው ማድረግ የሚቻለው? ኔትወርክ በሌለበት አካባቢ ለምሳሌ
እሺ deliver ማድረግ ትችላላችሁ?
ይሄ በሰላሳ ሺህ ብር መነሻ ካፒታል ከእኛ ጋር ለመስራት ፈልገው ነው እም።
እሺ ስሞትም አለ በል ይቅርታ ከስሙን ጀምር
አበበ አበበማ
ኢማም
ይማም አበበ ይማም አ፣ የት አካባቢ ነው የሚገኙት
ወልዲያ
ወልዲያ አ፣ እሺ ይሄ የደወሉበት ስልክ ቁጥር የእርሱ ስልክ ቁጥር ነው አ፣
እሺ ብንደውል እናገኙታለን ማለት ነው በዚህ ስልክ ቁጥር አይደለም አ።
እሺ ስለዚህ ለበለጠ መረጃ ነገ በስራ ሰዓት ሰኞ ማለት ነው ጠዋት ላይ ደውለን እናሳውቆታለን ለበለጠ መረጃ
እም፣ እሺ፣ እሺ አበበ ስለ ደውሉ እናመሰግናለን መልካም ጊዜ
እሺ።
እሺ